ሄሎ ሰላም ጤና ይስጥልን ቴሌ
አዎ እናት ሲም ካርድ ብር ስሞላ ዝም ብሎ ይበላብኛል።
የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ይገባልዎታል።
እኮ እኔ ደግሞ እሱን አልፈለኩትማ።
እሺ ለማቋረጥ ኮከብ 985 መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እ እ ምን አልሽ?
ኮከብ 985 መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ እሺ። እና የኢንተርኔትም ደግሞ ይወስድብኛል በየቀኑ ስሞላ።
ይቅርታ እሱን እኛ ለ994 ላይ
እሺ እሺ።
እሺ እናመሰግናለን።
እሺ ምንም አይደል።